አቤት hello hello መልሼ ደውል።
እሺ
ሌላ ምንድን ነው ያልመጣሉት?
ስኳር ዘይት እና ምንድን ነው ሶስት ነገር ነው አሁን ያመጡት ሶስት ነገር ነው ስኳር ዘይት እሺ እና አቮካዶ ምን መጥቷል።
ነበር? አቮካዶ መጥቷል carrots፣ ካሮት መጥቷል ሽንኩርት እሺ፣ መጥቷል ሶስት ሽንኩርት ነገር ነው ያመጡት መጥቷል። ቲማቲም ቲማቲም እ፣ ቲማቲም አሁን አዝዤ ነበር ደርሶ ነበር ግን እሱ አይ አልደረሰም። እሱ ገና ነው። አንድ ሰው ነው ያለበት።
አንድ ሰው ነው ያለው ለዛ ነው አዎ።
አዎ ጥቅል ጎመንም ስለዚህ ግን አ፣ አይ ጥቅል ጎመኑን cancel አድርጎ አምስት ሰው group አላገኘም አዎ እሱም ስለዚህ አሁን ከአንተ- የቀረው የስኳርና እ፣ ዘይት ነው የቀረው።
ስኳር ዘይትና ምንድን ነው ቆይ ልያው አሁን መንገድ ላይ ስለሆንኩ ነው አይቼ ልደውልልህ እሺ pineapple ኡ ያው pending ላይ ነው እሱ።
እሺ እንትን ውስጣ
እ፣ ቲማቲም ምን ላድርግ ሶስታችንም create እናድርገው
አ፣ ምን አሉ?
ለነገ ይደርሳል ቲማቲሙ አዎ ለነገ ከዘይቱ ይደርሳል።
ጋር ለነገ ይደርሳል። አዎ በቃ እኮ ስገባ ላድርገው እሺ እሺ እሺ እሺ መልካም ቀን